ሄሎ
ሄሎ ሰላም
ሄሎ ሄሎ ቦነስ ነበረኝ አልተለቀቀልኝ። ኮዱን ንገሩኝ ንገረኝ
እ ንገረኝ ንገረኝ የ cashier ን ኮድ ንገረኝ። አዎ እየጠበኩ ነው።
አስር አስር ሀያ ስድስት እሺ ሰላሳ ስምንት ሰላሳ ሶስት ሰላሳ ስምንት ሰላሳ ሶስት አዎ
እም፣ እሺ ብዙ የተራዘሙ ጨዋታዎችም አሉት። በአንድ ጨዋታ አንድ ጨዋታ X ሆኖብሃል፣ ሶስቱ ደግሞ void ሆኖብሃል። ሶስቱ እሺ over አንድ over አንድ እና over ሁለት ያልከው ማለት ነው።
አይ እሺ
ቦነስ የለውም አ ገና ነው። አይ ሶስት ጨዋታ ተራዝሟልና እሱን ጠብቅ።
እና ይቅ- ይቆያል ለቦነሱ ምን መሰለ condition ኡ ልንገር።
እ፣ total odds total የሚለው አለ አይደል? አምስት መቶ ሰላሳ ሶስት ነጥብ ሶስት አንድ እሱ ለተሸነፍከው ጨዋታ በአንድ ጨዋታ አይደል መሸነፍ ያለብህ ለቦነስ አ ለሱ ለአንድ ጨዋታ ሲካፈል ከሀያ በላይ መሆን አለበት ቦነስ እንዲሰጥ ማለት ነው። በዚህ case ምን መሰለ የሚሆነው total odd ኡን ራስህ ነው የምታባዛው የዚህ ሁሉ ማለት ነው። ከ void ስላለ void ኡን calculate አያደርገው አንተ ነው የምታደርገው። ከዚህ በኋላ
አይ፣ እሱን አድርገህ ቼክ አድርግና ቦነስ ይሰጣል ካለ
እሺ እሺ እሺ